Hello.
Hello Hello.
ಹಲೋ ಹ, ಹಲೋ ሰላም ጤና ይስጥልኝ Hello.
እ፣ እንደምን ዋልክ እንደምን አቤት።
ዋልክ? ስንፍርኪት ነበር ዮናስ አለው ከስንፍርኪት ነው ከሂድስ ነበር የምደውለው እ፣ ሶሻል ሚዲያ ላይ ፌስ- ፌስቡክ ላይ ኢንትረስትድ እንደሆንክ ኮፈር ፕሮግራሚንግ ጥናት የሚል አድቨርታይዝ ለቀን ነበር እና ኢንትረስትድ እንደሆንክና ቁጥር አስቀምጠህልን ነበር እንደውልልህ
አ፣
ሳይለው አቤት Facebook Facebook ላይ እ፣ int- message ልከህልን ነበረ ስልክ ቁጥር ሰተህን እንድንደውልልህ ፍቃ interested እንደሆንክና እንድንደውልልህ ስልክ ቁጥር አስቀምጠህ ነበረ
አዎ አዎ ልክ ነው።
እሺ እ፣ ስምህን ማልበል ይቅርታ
አ፣ ስምህን ማልበል ይቅርታ
ላይ እሱ በፊት ምንድን ነው ምን ላይ ነው የደወልኩት?
እሺ computer programming ለህፃናት ከዓመት ጀምሮ እስከ high school ላሉ ተማሪዎች የሚል አ፣ ፌስቡክ ላይ advertise ለቀን ነበር
አ፣
እና እሱን ወደኸው እ፣ click ስታደርገው ስልክ ቁጥርህን ጠይቆህ ጠይቀንህ ስልክ ቁጥርህን ሰጥተህን ነበር እንድንደውልልህ አ። Hello